ጤና ይስጥልን ማሊ ባባ።
hello
ጤና ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን።
ዲዛይር አላችሁ እንዴ?
ዲዛይር አለን። አዎ
ስንት ሞዴል ናቸው እናት?
ሀያ ሀያ አንድ እና ሀያ ሀያ ሁለት አለን። ሀያ ሀያ ሶስት አለን።
ባንክ ያለበት አለ እንዴ?
ሀያ ሀያ ሶስት ሁለት ነጥብ ሁለት በእጅ የሚፈልግ ስድስት መቶ ሺህ ባንክ ያለበት አለን።
ስድስት መቶ ሺህ ስንት የለጠፈ ነው?
ሀያ ሀያ ሶስት ነው።
okay ባንክ ሀያ ሀያ ሶስት አዎ፣ ስድስት መቶ ሺህ ባንክ አለበት።
የለጠፈ ነው።
ሁለት ነጥብ ሁለት ነው።
ሁለት ነጥብ ሁለት ነው የሚባል ዋጋው አዎ፣ በእጅ ሁለት ነጥብ ሁለት ፈልግ ባንክ ስድስት መቶ ሺህ አለበት።
ሁለት ነጥብ ሀያ ሀያ ስምንት ማለት ነው።
አንድ አለን። አዎ ሀያ ሀያ አንድ አለን። አ፣ ሁለት ነጥብ ሰባት ከሀምሳ ይባላል። ድርድር ይኖረናል። ባንክ እናያይ
ባንክ ስንት ይኖ ይሰጣል?
እኮ ባንክ ይያያዛል።
አመቻቻላችሁ? እስከ ስንት አመቻቻላችሁ?
እስከ አንድ እናመቻችሎታለን።
እስከ አንድ ሚሊዮን ድረስ።
ሀያ ሀያ ሁለትም አለን ያለጠፈ
okay
አለን። ዲዛይር
ያለጠፈ ግን ባንክ የለውም ሰው
ዲዛይር ይወጣለታል። ባንክ ሁሉም መኪኖቻችን ላይ ባንክ ይወጣላችኋል። አባት የት ነው አካባቢያችሁ?
መስቀል ፍላወር እና ፓስተር እንገኛለን።
okay ያኛው ሁለት ነጥብ ስ- ሁለት ነጥብ ስምንት ያልሽኝ ሁለት ነጥብ ሁለት በእጅ ያልሽኝ ስንት ስንት ስንት ቤት ነው ታርጋው?
ታርጋው እንደ ይጠብቁ ሊሉት
B ነው C ነው?
ለራይድ የሚሆን እሱ ለራይድ የገባ ነው የሚሆነው።
አሃ ራይድ የገባ ነው። ሄሎ ሄሎ ሄሎ ሄሎ